አቤት አቤት
አቤት ተደውሎ ነበር።
አዎ ካምፓኑ ትንሽ ቦታው እግር አጋውቶ ነበር። አርቴማስ ክረስ ነበር።
እሺ ተሻገርና እሴት ኮፊ የሚላለ አዎ የሴት ኮፊ ጋር ነኝ። አዎ
ከሴት ኮፊ ወደ ላይ ና። ወደ ላይ ስትመጣ የሆነ ሳፊ ኮፊ የሚልም ህንጻ ሳ- ሳቢ ኮፊ።
አዎ ተሻገርና ና። ፓርኪንግ ምናምን ያለው እሺ እሺ እሺ
አ